ጤና ይስጥልን ቤት ቤት
እንትን አስር ሺህ ብር አሁን withdraw አድርጌ ነበረ።
እሺ አንደኛው አስር ሺህ ብር withdraw ገባ፣ አንደኛው አልገባም።
እሺ አንድ ጊዜ
ሄሎ
ሄሎ ሰላም ጤና ይስጥልኝ።
hello፣ hello ሰላም ነው?
አለሁ እግዚአብሔር ይመስገን።
እሺ ምን ልጠይቅ?
withdraw አሁን አስር ሺህ ብር አድርጌ ነበረ፣ ሀያ ሺህ ብር አድርጌ ነበረ። አንዱ ገባ፣ አንዱ አልገባም።
ስልክህን ንገረኝ።
ዜሮ ዘጠኝ ሰባ ዘጠኝ እሺ
ሰባ ሶስት ስልሳ ስልሳ
ሰባ ሶስት ስልሳ ስልሳ ስልሳ